ይኸው በሰለ አቤት
አታዘዙም አይደል? አሁንም
እ አይ አዛለሁ ቆይ check አድርጌ እደውልልሃለሁ አልሽ እንዴ? ሄጃለሁ እኔ ሌላ order
እዛ አይደለህም ያለኸው?
እዛ አይደለሁም እኔ ቆየሁ እንዴ በጣም ቆየሽ እኮ ሌላ order ነበረብኝ እኔ እሱን ልጨርስ ሄድኩ እስከ ሰላሳ አምስት ደቂቃ እኮ እንጠብቃቸዋለን መሰለ። ለምን ጥለህ ወጣህ? አታውቅም ይሄንን?
እንዴት እስከ አስራ አምስት ደቂቃ ማለት
እስከ ሰላሳ አምስት ደቂቃ ድረስ ታግሰናቸው ነው ጥለን የምንወጣው እንጂ ወዲያው ታዘዘ እኮ ወዲያው ዝም ብሎ እኮ አይወጣም። የሆነ ያህል ደቂቃ ይሰጣቸዋል እስኪታዘዙ።
እኮ እኔ እኮ ምንም አላደረኩም። እሺ ይሆኛል፣ ግን አንቺ አዛለሁ ብለሽ ቆየሽ። ከዛ እኔ ደግሞ ሌላ order time ሊወጣ የደረሰ order ነበረኝ እሱን ይዤ ሄድኩ።
እሺ ለማንኛውም እኔ እኮ አዛለሁ አላልኩም መሰለ። መልሼ እደውልልሃለሁ ነው ያልኩህ። ለማንኛውም መልሼ አ መልስ እደውልልሃለሁ።
እኮ order ሯ ምንድን ነው የሚሆነው? የሚታዘዝ ነገር ከሆነ እዘዢውና አሁን ይዤ ልሂድ። ወደ ገርጂ ነው እየሄድኩ ያለሁት እና እ ቶሎ እዘዢውና ይዤው ልሂድ እ ልደውልልህ ልደውልልህ
እኮ አፍ- ፈጠን አድርጊዋታለሽ